ጤና ይስጥልኝ። ቤት ቤት
አሁን ደውለን ነበረ። አየቱልኝ ምንድን ነበር ወንድሜ?
ሁለት ሺህ ብር ልኬ ነበረ ወደ ቴሌ ብር ከስቲ ቤት አውጥቼ እስካሁን አልደረሰም። ማታ ሌሊት ላይ ነው የመጣው።
አሁን የደወልክልን አዎ
ሁለት ሺህ ብር ምናምን ዝም ብዬ አሁን ደግሞ ይደውላለሁ። አይቼ ብረሰው ነበረ
እስከ ቴሌ ብር የገባህልን መሰለኝ ልከህልናል።
ከ Best Bet ወደ ቴሌ ብር ሁለት ሺህ ብር አዟዟ ወደ ቴሌ ብር ወጪ አድርገህ ነው?
ወጪ አርግሽ ከ Best Bet እሺ ከትላንት ወዲያ ጀምሮ በሳንቲም ፔ በኩል ወደ ቴሌ ብር የተደረጉ ወጪዎች አልገቡም። እየሰሩ አልነበረም።
አዎ ሳንቲም ፔዎች ችግሩን አሳውቀን እስከ ነገ ድረስ ወይ ወደ Best Bet አካውንት ወይ የቴሌ ብር አካውንት ይገባል ብለውናል።
እሺ እሺ እስከዛ ድረስ ጠብቀን ነገ ይስተካከላል ጉዳዩ።
አይ እሺ ወንድሜ